hello hello፣ ጤና ይስጥልኝ።
አቤት አለ። እግዚአብሔር ይመስገን ሰላም ነው።
አዎ፣ ሰላም ነው። አቤል
አቤት አቤት።
እ ከ We Plus Solution ነበር የምደውለው።
ከምን We Plus Solution
okay፣ እሺ እ ባለፈው ተመዝግበ ነበር አይደል?
አ፣ እና አሁን የተመዘገቡ account ኦችን active ለማድረግ system ላይ የሚሞሉ ጥያቄዎችን እየጠየቅን ነበረ እና እችላለሁ።
አንድ ስራ ይዣለሁ። ይቅርታ እናቴ።
ነገ መደወል እችላለሁ።
አዎ አዎ፣ እሺ፣ አመሰግናለሁ። መልካም ቀን።
እሺ እሺ።